ቃል መለል በሉ አርጓልና ወደ ሰማያት በደስታ ቃል እንዘምርል አርገ እግዚአብሔር በይባቤ አርገ እግዚአብሔር በይባቤ ወእግዚአነ በቃለ ቅርነ ወእግዚአነ በቃለ ቅርነ ከፍ ከፍ አለ ወደ ሰማይ በተዋህዶ አምላክ ሲታይ የተገለጠው የተወለደው የተነሳ እሱ ሲያርጋየንም አርገ እግዚአብሔር በይባቤ አርገ እግዚአብሔር በይባቤ ወእግዚአነ በቃለ ቀርነ ወእግዚአነ በቃለ ቀርነ የዕዳ ደብዳቤው ተደመሰሰ ኢየሱስ በስልጣን ምርኮን መለሰ ተዋርዷል ዛሬ ጠላት ዲያብሎስ ነፃ ወጥተናል በሥጋም በነፍስ አርገ እግዚአብሔር በይባቤ አርገ እግዚአብሔር በይባቤ ወእግዚአነ በቃለ ቀርነ ወእግዚአነ በቃለ ቀርነ ምርኮን ማረከ ሲኦል ተደቃ የሞት ግዛቱ አሁን አበቃ ይህን ፈጽሞ አረገ ጌታ ዘምሩ ዛሬ በሆታ ልልታ አርገ እግዚአብሔር በይባቤ አርገ እግዚአብሔር በይባቤ ወእግዚአነ በቃለ ቀርነ ወእግዚአነ በቃለ ቀርነ አርገ እግዚአብሔር